ጤና ይስጥልኝ ሁሉ ስፖርት በእኮ ምን ልርዳዎት?
እንትን ቅድም ስድስት መቶ ወጪ አድርጌ ነበርና እናንተ ጋር ተቀንሷል ወደ ቴሌብር አልገባም።
እሱ የ transaction history ውን screenshot አድርገው ይላኩልን።
የትኛው?
transaction history ው አለ አይደል ያስተላለፉበት?
እኮ ቀንሶታል። ምንም transaction የለም። ይኸውልኝ እያልኩሽ እኮ ነው።
ምኑን ልይልዎት ደንበኛችን ቴሌብ ደውዬ አልተቀን እኛ ጋር አልገባም እኮ ገብቶኛል እኮ transaction history ውን ከሁሉ ስፖርት ላይ አውጥተው ለእኛ ይላኩልን እንዲስተካከልሎት።